hello ሰላም ጤና ይስጥልን
ይባላል።
አቤት ከዊ ፕላስ ሶል ነው የምደውለው።
ከምን ዊ ፕላስ ሶል
እሺ
transportation አገልግሎት ሰጪ ተቋም ነው። እ, ምን እናም ምን ድርጅታ እሺ፣
hello፣ አይሰማም።
አሁን ይሰማል እ, ድርጅታችን የ transportation አገልግሎት ሰጪ ተቋም ነው። እ, እሺ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጠናል።
እሺ እ፣ እሱ ምንድነው ድርጅት እያንዳንዱ trip ላይ ከምንቆርጠው አስር percent ላይ አራት percent ኡ መልሰን ለአሽከርካሪዎች የምንቆጥብ ይሆናል። እ፣ ይህንን አሀ የሚያደርግንበት ዋነኛ ምክንያት አሽከርካሪዎች የሚገባ ጥቅም እያገኙ ነው ብለን አናስብም። ለምሳሌ ያክል ጡረታ፣ ሕክምና እንዲሁም ሌሎች ጥቅማ ጥቅሞች ስለሌሏቸው እኛ ደግሞ እንደ ድርጅት ተመሳሳይ በማድረግ አሽከርካሪዎች በጋራ የሚቆጥቡበትን ስርዓት ይዘን መጠናል።
እሺ እ፣ ሀሳቡን እንዴት ያዩታል?
እኮ ምንድን ነው ምን እንዲያደርግ ነው የፈለጉት አሁን እ፣ እሺ አብረውን ለመስራት ከፈለጉና ሀሳቡን ከወደዱት ዊ ፕላስ ሶሉሽን ፕሮቫይደር የሚል application አለን። እ፣ እሱን እም፣ ከፕሌይ ስቶር ወይም ከአፕ ስቶር በማውረድ መመዝገብ ይችላሉ። እ፣ እም፣ በተጨማሪም በቴሌግራም እ፣ ስልክ ቁጥር ያስፈልጋሉ። እ፣ እንዲሁም በምልክ ስልክ ቁጥር ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ያሉት በማንኛውም ሰዓት ደውለው ማናገር ይችላሉ።
okay እኔ አሁን የትራንስፖርት ሰጪ አገልግሎት አ- ሰጪ አይደለሁም እ፣ okay አሽከርካሪ አይደሉም?
አሽከርካሪ ቢሆንም እ፣ ለራሴ ነው እንጂ ለሌላ ማለት ትራንስፖርት አገልግሎት አልሰጥም okay አሀ፣ እህ። እ፣ ማለት ስለዚህ ንግድ ላይ የተሰማራው አይደለም ማለት ነው የትራንስፖርት ኦኬ ንግድ ላይ እሺ የተሰማራው አይደለም okay እንደዛ ከሆነ ለ- እንደዚህ አገልግሎት ለሚሰጡ ጓደኞች ሀሳቡን share ልታደርጋቸው ትችላለህ። እ፣ እሺ ለእነሱ እናመሰግናለን።
ላካፍላቸው እችላለሁ እሺ እሺ እናመሰግናለን። መልካም ቀን ይሆናለን።
እሺ እሺ እሺ እሺ